ጤና ይስጥልኝ ሁሉ ስንት ነው ባክዎ የምንረዳው?
ምንድን ነው register ለማድረግ ልጌ ነበር እምቢ ሲለኝ ነው የደወልኩት።
ምኑ ነው እምቢ ያለው?
register ሆኖኛል። verification code ልክ ሲያስገባ ግን active ሊሆንኝ አልቻለም።
ብዙ ጊዜ እያስላኩ ስለሆነ ነው። refresh ያርጉትና እንደ አዲስ ሞክሩት።
አንቺ አድርጌ ጊዜ የተልከውን ሁለት ደቂቃ ከመግባት ከመሙላቱ በፊት ብሎ ይሙሉት
አይ ሞ- ሞ- እንዲ- እንዲሞላ እኮ space አልሰጠኝም።
እኮ ተ- ብዙ ጊዜ እያስላኩም ስለሆነ ነው። refresh አርጉትና ከእንደ አዲስ ሞክሩ ደንበኛት እሺ እናንተ ሁላችሁ ዲስከፍኛች ማን እዛ ማድረግ አንችልም።
በራሴ ነው።
አዎ
እሺ እሺ